ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከቤት ስትሪት ምልርዶ
አዎ የቲኬት አንድ ጨዋታ ፖስት ተደርጎ እሺ
አልተለቀቀኝም።
እሺ ከአሽር ኮዱ ይነግሩኛል
እሺ
እሺ
መቶ
መቶ
ዘጠና አንድ ዘጠና አንድ
ሰባት
ሰባት
አርባ አራት
hello
አቤት እሺ Aston Villa ከ Stoke City የሚለው የተራዘመ ጨዋታ ነው። ስለዚህ ሀያ አራት ሰዓት ሲሞላ ይታረማል። ሌሎቹ ታርመዋል።
አዎ ሀያ አራት ሰዓት ማለት ዛሬ እ ሀያ አራት ሰዓት ሲሞላው እ ራሱ system ኡ ያርመዋል። ከተጫወቱ ውጤቱን ያስገባዋል። ካልተጫወቱ ደግሞ void ይሆናል።
እሺ እሺ መልካም ቀን።